da da. Il faut
ሄሎ ወይ ሄሎ አቤት አቤት
ከቢዩን የደወልኩልህ እ እኮ እኮ
እ የጆዩ ማለት ነው አ እ ጆይ ስፔሻል በርገር ነው የገባው፣ ግን ከስተመር ተ- ደውላ ድጋሚ ክለብ ሳንድዊች ይሆንልኝ ስላለች ነው። ዋጋው አይ፣ ተቀራራቢ አሁን- ነው።
አሁን አሁን ደግሞ እኔ ምን አለችኝ? special burger ኡን ይሁንልኝ አለች።
አይ ደውላ እኮ ክለብ አ።
ሳንድዊች ይሆንልኝ ብላ club sandwich ኡ ስላደረጉት ነው። edit ማድረግ ስላልቻሉ ነው። ዋጋው ተቀራራቢ ስለሆነ በዛ ክለብ ይዘህ ላት ሂድ እሺ።
okay፣ ለሬስቶራንት እንትኑ- ደውለው እያስረዷቸው ነው። ደውለው እያስረዷቸው ነው ለሬስቶራንቶቹ። ችግር የለውም።
ስለዚህ edit special ማድረግ በርገር ስላልቻሉ special burger ኡን ልመልሶ፣ እሷ ግን special burger ይሁንልኝ አለች።
እዚህ ደግሞ CRM agent ኦቹ ማለት ነው ክለብ አ።
ሳንድዊች ይሁንልኝ ብላቸው club sandwich ነው ያዘዙት።
okay።
ሬስቶራንት እስኪ አዋሯትና መልሳችሁ ደውሉልኝ። እኔ ደግሞ አሁን ስደውልላት አሪፍ ነው እንደውም ይሁን ዘጠና አ።
አምስት ሰላሳ ሶስት ደውይ በላት።
ዘጠና አምስት ሰላሳ ሶስት ደውይ ልበላት።
አዎ ምክንያቱም እኔ okay።
እዚህ ስጠይቃቸው CRM agent ኦቹን club አ።
ሳንድዊች ነው ነው እያሉኝ ያሉት።
በቃ እሺ፣ የሆነ ደውዬ ነግራትና ታዋሯታለች።
ዘጠና አምስት ሰላሳ ሶስት ላይ ደዊ እሺ፣ በላቸው።
እሺ፣ እሺ፣ እሺ።